ኢንቨስትሜንት ራሄል ነኝ። እባክህ ምን ልርዳው?
confirm እንድታደርጊልኝ ነው በ SantimPay ላይ እሺ። አንዴ hello፣ ወይ የ bet bet ቁጥርህን ንገረኝ።
አስራ ሶስት እሺ፣ ሀያ ሰባት
ሀያ ሶስት ሀያ ሰባት ስልሳ ሰባት እሺ፣
አስራ ሶስት ሀያ ሰባት ስልሳ ሰባት አስራ አራት አስራ አራት ስንት ብር ነው?
አምስት
እሺ፣ መቼ ነበር ይዞ ያረካው?
ትላንት እሺ፣ አንዴ መስመር ላይ ጠብቀኝ። የሌላ ሰው ነው። የሌላ ነው። አሁን ገብቶልሃል። እሺ check ማድረግ ትችላለህ። እሺ ስለደወልክ እናመሰግናለን። መልካም ቀን።